Hello?
ሄሎ
ሄሎ ሄሎ
ሄሎ፣ አይሰማ ይሰማኛል? አሁን
ወንደሰን አሁን
ከወዳ vehicle manufacturing ነው የምደውልልህ።
እሺ፣
በ senior account apply አድርግ ነበርና Okay፣
ሰኞ ዕለት ስምንት ሰዓት ላይ የጽሁፍ ፈተና ስላለ
የት አልከኝ?
ሰኞ ዕለት ስምንት ሰዓት ላይ የጽሁፍ ፈተና ስላለ ለቡ አርሴማ ፊት ለፊት እዛ ና እሺ።
የት ነበር ያልከኝ? ድርጅታችሁ?
ሄሎ?
ሄሎ፣ ይሰማኛል? ድርጅቱ የት ነው?
አዎ፣ ለቡ አርሴማ ፊት ለፊት ስምንት ሰዓት ላይ ማን?
ሰኞ ስምንት ሰዓት ማን ነው የሚባለው?
ለቡ አርሴማ ቤተክርስቲያን ለቡ መብራት ማለት ነው። አወቀዋ ለቡ መብራት
አዎ፣ ለቡ መብራት ነው። እዛ
ለቡ መብራት አርሴማ ቤተክርስቲያን ፊት ለፊት ወዳ vehicle manufacturing ህንጻ አለና
ማ- ማን ነው የሚለው company? text ታደርግልኛለህ company?
ወዳ ቤክል ማኑፋክቸሪንግ
እሺ፣ እሺ፣
ወዳ vehicle manufacturing ከሚወጣ ስንት ሰዓት አለ ፈተና
አዎ፣ ፈተና ነው ያለው።
እ ፈተ- ፈተና ነው ያለው።
የጽሁፍ ፈተና አለው የጽሁፍ ፈተና ኦ okay። አይ ለጽሁፍ ፈተና እንኳን እዛ ድረስ መምጣት የሚችል አይመስለኝም። interview ምናምን ከሆነ ብዬ okay ለ- መድረሳችንም ላይ
እ- እ?
መድረሳችንም
አሁን ነው interview ነገር ከሆነ maybe ቶሎ ደርሼ መመለስ እችላለሁ። ግን ለ exam ማንበብ ምናምን ነው ግን ብዬ አስባለሁ። እሱ እንደዚህ አይነት time ያለኝ አይመስለኝም።
okay አሁን እኔ የጽሁፍ ፈተና ስላለ የግድ እሱ መከተል ይገባል።
አዎ okay፣ እሺ፣ እሺ።